ገብተሽ ነበረ?
ጤና ይስጥልኝ። Paragon ክሊኒክ።
ጤና ይስጥልኝ።
ሰላም ጤና ይስጥልኝ።
ሀዊ ነኝ ከሀዊ Plus Technology Solution ነው የምደውለው።
ምን አልሽኝ? ድምፅሽ አይሰማም። ይቅርታ።
ሀዊ ነኝ ከሀዊ Plus Technology Solutions ነው የምደውለው።
እሺ ያው ድርጅታችን ሀዊ Plus Technology Solution ከሀምሳ በላይ service ኦችን በአንድ ላይ ማግኘት የሚያስችል አዲስ መተግበሪያ ይዞ መጥቷል እሺ እና የእናንተም ክሊኒክ በዚህ መተግበሪያ ላይ በመመዝገብ አገልግሎታችሁን በነጻ እንድታስተዋውቁ እ፣ ካሉ ፊዚዮቴራፒ ክሊኒኮች ውስጥ መርጠናችሁ ነው።
እሺ ስልክና ስልክ ልውሰድና ይደውሉልሽ ለ admin ኦች ልስጣቸውና ለማናጀሮቹ
እ፣ እሺ
እሺ ጋሪ ዜሮ ዘጠኝ በዚህ ስልክ ላይ መደወል ትችላላችሁ።
የመስመር ስለሆነ አይ- አያሳየኝም።
እ እ ልትነግሪኝ ነው ስልኩን የመስመር ስልክ ስለሆነ ስልኩን አያሳየኝም።
እሺ፣ እሺ አንዴ ጠብቁ።
እሺ። እማ እኮ
ይቅርታ ችግር የለውም።
ሰባ አራት ሰማንያ ላይ በመደወል እንትን ማግኘት ይችላሉ፣ እኛም ማግኘት ይችላሉ።
እሺ ሰባ አራት ሰማንያ አዎ
እሺ እሺ፣ አመሰግናለሁ።
እሺ አመሰግናለሁ።